አድማጮቻችን ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በአዶልፍ ፓርለሳክ ተደርሶ በተጫነ ጀዋብሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ ክፍል አስራ ዘጠኝ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ሰላም እንደምናላችሁ። ኢየሩሳሌም አንተ ነህ እባላለሁ። ዛሬ ከምጽፋቸው ግጥሞች ውስጥ አንድ ግጥም ላሰማችሁ ነው። የግጥሙ ርዕስ ዥጉርጉሯ ዓለም ይሰኛል። እዚህ ሰዎች አሉ፣ ወደዛም ሰዎች አሉ፣ ኑሩ ተብለው ተልከው ህይወትን ያጣጥማሉ። እነዚህ ሰዎች ቤት አላቸው፣ ሙሉ ቤተሰብ ያደላቸው፣ የሚበሉት በዝቶ የተረፋቸው፣ የሚጠጡት ንጹህ ለጤናቸው፣ ሚያጌጡት በእንቁል አንገታቸው፣ ባለማረግ ነው ውብ ስማቸው። እነዛ ሰዎች ግን ቤት የላቸው፣ ሜዳና ጥርስር ማዳሪያቸው አይታወቅም፣ የማዕረግ ስም የላቸው። ቀንና ማታም ይሄዳሉ፣ ዘመንም ይፈራረቃል፣ ጠዋት ማታም እንዲሁ ይሄዳል። ወደ ማታ ፀሐይ ገብታ ብቅ ስትል ጨረቃ አምራ እዚህ ያሉት ይታያሉ ሲያስነኩት ያንን ጭፈራ። ጠዋት ጎህ ስትቀድ ማለዳ ትወጣለች ጀንበር አስቀር ከላይ ሆና ልትታዘብ ልትመረምር የሰው ነገር በማለዳ በጥሩምባ የተጠሩት ሞተ ሰምተው ይቀብራሉ ለሟች ላይ ነጠላውን አዘቅዝቀው። ደግሞ ቀብረው ሲመለሱ አሰለፈች ትወልድና እልል ብለው ይቀበላሉ በደስታ ጨቅላ እንደገና። ታዲያ ይህንን እያየው መሀል መንገድ ላይ ቆም ያለው ቆሜ የምታዘባለው መንገዴን ቀጥ ብዬ እንዳልሄድ ፈራሁኝ ክፉ እንዳለምድ ፊት ለፊቴ የማያቸው ዘርፎ ከበርቴ ናቸው። ያገኙትን እየቀሙ ነፍስን ከስጋ እየለዩ ከጭንቅላታቸውም ሳይሆን ከገንዘብ እየተወያዩ እጃቸውን በደም ታጥበው ልባቸውን ድንጋይ አድርገው የሚኖሩ ሙታን ናቸው። እንዳልቀርብም ፈራኋቸው። ከግራዬ የማያቸው በምድር ላይ ንጉሥ ናቸው። በስማቸው ስም ጨምረው የሚኖሩ በዝን ናቸው። ለእንደኔ አይነት የድሃ ልጅ አይከፈትም በራቸው። የከሌ ልጅ መባል ለምደው የሚመኩ በዘራቸው። በቀኝ በኩል መሄድ ቢያምረኝ ያለኝ እውቀት ከለከለኝ። በቀኝ በኩል የሚኖሩት በማዕረግ የደመቁት የሚያወሩት መግባቢያቸው በተማሩት በቋንቋቸው የሚያሰሉት በሂሳባቸው የሚያስቡት chemistry positive እና negative የሚጨነቁት ስለ ባትሪ element ን አገላብጠው ሲታገሉ ከላማቸው የኔ አካሌ ታይቷቸው ወዲያም ያሉት ሰዎች ብጠራቸው አይሰሙኝም። ከላይ ሆኜ ከታች ሆኜ እኔ ባያቸው አያዩኝም። እናም ወዲህም ወዲያም ሳልል ቆሜ እታዘባለሁ ሚጠጥ የሚመጣውን ተቀብዬ የሚሄደውን እየሸኘው እስከ መቼ ይሆን ኑሮ በዚህ ጉርጉር ዓለም ታጥሮ እውነት ከልብ ውስጥ ተቀብሮ ሰው ፍላጎቱ ተወስኖ ሰው ሆኖ እንዳያልፍ ተከልክሎ በሚያብለጨልጨው ዓለም ተታሎ ሰው ከሰው ጋር ጨዋታ ትቶ ከቴክኖሎጂ ጋር ተፋጦ የሰው ለዛው ቃናው ጠፋ፣ ፍቅርም ሸሸ እየተገፋ ተው ተው ይብቃ፣ ተው ተው ወገን፣ እርስ በርስ ማንጨቃተን። እኔም አንቺም አንተም አንድ ነን፣ አምላክ በአምሳሉ ሲፈጥረን። ተሰብስበን እንጫወት እንደ ጥንቱ እንደ ድሮ፣ ቂም አይበጅም መለያየት፣ ክፋት ተንኮል እንደርድሮ። የያዝነው አብሮን ላይመጣ ስንሄድ ተጠርተን በሞት ይልቅስ በዓለም ሜዳ ላይ ጎል ሳይኖር ፍቅርን ብቻ እንጫወት። ማሸነፍ መሸነፍ ሳይኖር ክብርና ዝናን ሳንቆጥር እስኪ እንዋደድ በፍቅር። ለተቸገረው ዛሬ ደርሰን አይዞ በርታልን እንበለው። ገንዘብ ሀብት ባይኖረን እንኳን መደጋገፍ ብዙ ኃይል ነው። ክብሬ ዝና ሀብቴን ትተን በደረጃ መለያየት ዘር መቁጠሩን አስወግደን እንደ ድሮ እንደ ጥንቱ እስኪ እናውጋን ተሰብስበን ፍቅርን ብቻ በልብ ይዘን ፍቅርን ብቻ አስቀድመን
ከመጽሐፍ ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 19 በጃንሆይ ገጽታ ላይ የሚታይ ነገር ቢኖር እነዚያ የሚያበሩ አይኖቻቸው ፈዘዝ ማለታቸው ብቻ ነበር። እግዚአብሔር ይወቅ በዚህ ዋሻ ለደቂቃዎች እንኳ አርፈው ተኝተው ከሆነ። አራታችን እንዲህ በጃንሆይ ዋሻ በሸራዎቹ ወንበሮች ላይ ተቀምጠን ኮሎኔል ኮናቫሎቭ በተጠንቀቅ እንደቆመ እሳቸው በዚያ ደረቅ አልጋቸው ላይ እንደተቀመጡ ለሰዓታት ባለፉት ስድስት ወራት በሰሜኑ የጦር ግንባር ስላሳለፍነው ነገር እያንዳንዱን ጥቃቅን ነገር ሳይቀር ሳይሰለቹ በታላቅ ጉጉት ጠየቁን። ከእንዲህ አይነቱ ውይይት በኋላ ኮስተር ብለው በቅርብ ቀን በጣሊያኑ ጦር ላይ በማይጨው ጥቃት እንሰነዝራለን አሉ። ኮሎኔል ኮናቫሎቭ በተጠንቀቅ ቆሞ ጃንሆይ ጣሊያኖች እኛ ካለን ጦር እጥፍ ድርብ በላይ የጦር ያላቸውና በታጠቁት መሳሪያ ፍጹም የማንመጥናቸው ስለሆነ የማይጨው የማጥቃት ጦርነት ራስን የማጥፋት ዘመቻ ነው ሲል ለጃንሆይ ይችን ሀቅ ማስረዳቱንና መጠቆሙን እንደ ግዴታው ወስዶ አስረዳ። ቀጥሎም የሚሻለው ወሳኙን ውጊያ ወደ ታች ወደ ደቡብ ዝቅ ብሎ ማድረጉ ነው። እኛ ወደ ደቡብ ወደ ሸዋ ወርደን ተደራጅተን ስንጠብቅ ጣሊያኖች ተዝረክርከው ስለሚመጡ ራያዎችም ደፍረው ወደ ሸዋ ስለማይዘልቁ በቀላሉ ልናጠቃቸው እንችላለን። ከወታደራዊ ስልት አንጻር ሌላም ብዙ ብዙ መደረግ ያለበትን ነገር ሁሉ እንደቆመ ለጃንሆይ አስረዳ። በታላቅ ትዕግስትና በንቃት ሲያዳምጡ የነበሩት ጃንሆይ እናውቃለን ሐሳባችን ባይሳካ ሁሉም ነገር አለቀ ማለት ነው ሲሉ ለኮሎኔል ኮናቫሎቭ መለሱለት። አሁን እንዲህ ሲናገሩ በዓይናቸው ውስጥ ጥልቅ ሐዘን ይታይ ነበር። ወዲያው የንግግር መስመራቸውን ለውጠው ልጁን አይታችሁት ታውቃላችሁ ሲሉ ጠየቁ። አሁንም ቆሞ የነበረው ኮሎኔል ኮናቫሎቭ ካፋቸው ነጥቆ ጃንሆይ ይቅርታ ያድርጉልኝና ስለ ልጁ ወዳጄ ካፒተን ፓርለሳቅ የበለጠ ስለሚያውቅና ከሁሉም በላይ የልጁ የጥብቅ ወዳጅ ስለሆነ የበለጠ ሊያብራራሎት ይችላል አለ። እንዲህ ኮሎኔል ኮናቫሎቭ ስለኔና ስለ አብቹ የጥብቅ ወዳጅነት በልበ ሙሉነትና በኩራት ሲናገር እኔ በሆዴ ወይኔ እኔም እንዳብቹ ሁሉ አለቀልኝ እያልኩ ከየት ጀምሬ ማስረዳትና ማብራራት እንዳለብኝ ሳሰላስል ጃንሆይ ገላገሉኝ። ግድ የለም እንደናንተም ባይሆን ይቺ አንድ ፍሬ ደጃዝማች ከኛም በላይ ትልቅ ጀብዱ እየሰራች እንደሆነ እንሰማለን። ይልቅ እርግጠኛ ነኝ ለረጅም ጊዜ ፍራፍሬ በልታችሁ አታውቁምና እንካችሁ ብለው ራሳቸው ከቀረበው ፍራፍሬ እንድንበላ ጋበዙን። እንዲህ ከጃንሆይ ፊት በሸራ ወንበር ላይ ተቀምጬ ያገኘሁትን ብርቱካን ለመላጥ እየታገልኩ በሐሳብ ወደ አቢቹ ነጎድኩ። በኮረም የጦር ሰፈር መሸትሸት ሲል የገበሬው ወታደር ማለትም አባቱን፣ ወንድሙን፣ ጓደኛውን በተንቤኑ የጦር ግንባር የመቅበር እድል እንኳ ያልገጠመው የከፋው በሆድ የባሰው ወታደር እሳት አንድዶ እየሞቀና የቆላውን ሽምብራ እየቆረጠመ በመሰንቆ እየተደገፈ የሚንጎራጎረውን አንድ የሰላሌ ልጅ ሙዚቃ ማዳመጡን ተያይዞታል። አንጀት የምትበላዋ የመሰንቆ እንጉርጉሮ ስለ ልጁ ስለ አቢቹ ነበረች። አቢቹ ደራ ደራ፣ አቢቹ ደራ ደራ። ዛሬ አዝማሪው ሳይቀር ከዘራሶቹ ጀግንነት ስለ ንጉሠ ነገሥቱ ታላቅነት ማንጎራጎሩን እርግፍ አድርጎ ትቶታል። ብቻ የጃንሆይን ብርቱካን እየላጥ ጃንሆይ ስለ ልጁ ስለ አቢቹ በመጨረሻ ላይ የተናገሩትን ቃል ማሰላሰል ገባው። ይቺ አንድ ፍሬ ደጃዝማች ከኛ በላይ ጀብዱ እየሰራች መሆኑን እንሰማለን ሲሉ ምን ማለታቸው ነው? እስከማውቀው ድረስ አቢቹ ምንም እንኳ በዚህ ጦርነት በጦር ሜዳ የወደቁት ሁለት ወንድሞቹ ብቸኛ ወራሽና በማዕረግም ፊታውራሪ ቢሆንም ምንጊዜም ሕጋዊውን የማዕረግ ስሙን ተጠቅሞ አያውቅም። አቢቹ በደጃዝማች አበራ የሚመራው የሰላሌው ጦር አባልና ለመሪው ለደጃች አበራ ታማኝ ቢሆንም የራሱን ጦር እየመራ ከሰላሌው ደጃዝማች አበራ የጦር ሰፈር ርቆ ከጠላት ጦር በሚዘርፈው ንብረት ጦሩን የሚያስተዳድር በብዙዎቹ ዘንድ በሁለቱ ራሶች ሳይቀር እንደ ተራ ሽፍታ የሚቆጠር ለከዳተኛውና ለባንዳው ለደጃዝማች ኃይለሥላሴ ጉግሳ ጦር የእግር እሳት የሆነ ምንም እንኳ በርከት ያሉ በሀብቶም የሚመሩ የኤርትራ ልጆች የተቀላቀሉበትና የትግራይና የዳሞት ልጆችን የሚያቀፈ ጦር ቢሆንም አብዛኛው ጦሩ የሰላሌ ልጆች የሞሉበት መሆኑንና እስካሁን ጦሩ ምንም አይነት የማዕረግ ስም የማይጠቀም መሆኑን አሳምሬ አውቃለሁ። ግን ጃንሆይ አንድ ፍሬ ደጃዝማች ሲሉ ማዕረግ መስጠታቸው ይሆን? አቢቹ ይህን ያህል በጃንሆይ ልብ ውስጥ ገብታ ይሆን? ይህን እያሰላሰሉ ሳላስበው ሶስተኛዋን ብርቱካን ልጄ ስበላ ጃንሆይም ሳይታዘቡኝ አልቀሩም። ብቻ በሐሳብ ስለ አቢቹ እያሰብኩ እያሰላሰልኩ ያኔ ይልክልን የነበረው ሲጃራ፣ ቪኖ፣ የጣሳ ምግብ ወዘተ ብቻ የአቢቹ የዘረፋ ስጦታዎች አይኔ ላይ መጡብኝና ላየው ተመኘው። ግን ስለ አቢቹ ጦር እንቅስቃሴ ጋይ ላይ እያለን የከምባታ ልጆች እንዴት ከጠላት ጦር ላንቃ ውስጥ ፈልቅቆ እንዳወጣቸው ካወሩኝ ወሬ ውጪ ሌላ ወሬ ከሰማው ሰንብቻለሁ። ከከንባታው መሪ ከደጃዝማች መሸሻ ቀብር በኋላ አንድ የከንባታ ልጅ ስለ አቢቹ ያጫወተኝ ባጭሩ የሚከተለውን ይመስላል። የከንባታው ጦር በጣሊያን ሰራዊት ተከቦ መውጫው ጠፍቶት አጥፍተህ ጥፋ አይነት ውጊያ ላይ እያለ ከየት መጡ ሳይባል እነዚያ የአቢቹ ፈጥኖ ደራሽ ደቦል አንበሶች ከጣሊያኑ ጦር ብብት ውስጥ ገብተው ሲኮረኩሩት መሰስኩ ብሎ የሚኩራራው የጣሊያኑ ጦር ሳያስብ አደጋ ደርሶበትና በተራው ሲያፈገፍግ የከምባታውን ጦር ከዚያ ካለቀለት ውጊያ ውስጥ እና አቢቹ መንጥቀው አወጡት። አሁንስ እኔም እንደ ባለመሰንቆቹ ስሟን እየጠራሁ ላንጎራጉር መሰል። ጃንሆይ ፍራፍሬውን አቅርበውልን ቢያንስ ለሁለት ሰዓት ያህል በተንቤን ምን እንሰራ እንደነበር ያለ መሰልቸት ጠየቁን። እሳቸው ሲጠይቁ እኛ ስንመልስ ብዙ ብዙ አወጋን። ሌላው ቀርቶ በጦር ሜዳ የኢትዮጵያ ሰራዊት ምርጥ ምግብ ስለሆነው ስለ ጥሬ ስጋ እንኳ ሳይቀር ጠየቁን። እንዴት ነው ጥሬ ስጋ መብላቱን ተላመዳችሁት? ሲሉ ላነሱት ጥያቄ ኮሎኔል ሲመልስ እንዴት አጃን ሆይ ሙዳ ስጋ ተበልቶ ሲሆን ጠጅ ጠጅ ከጠፋም ካቲካላ ምናምን እያለ አሳቃቸው። ከዚህ የጥሬ ስጋና ካቲካላ ወሬና ሳቅ በኋላ መቼ እንኳን እንዳዘዙ ሳናስተውል አሽከሮች መሰው ሙሉ ጥሬ ስጋ ከሁለት ጠርሙስ የአገር ተወላጅ አረቄ ካቲካላ ጋር ቀረበልንና በጃንሆይ ትንሿ ዋሻ እንዳሞራ ከበን ከሰከስ ነው። ትናንት እፍኝ ሽምብራ በቆረጠመች ጥርስ ያላንዳች እፍረትና ይሉኝታ እንዳንበሳ እየተሻማን ጥሬ ስጋውን አስነካ ነው። ማዕዱ ሲነሳ አሽከሮች በርካታ ወታደራዊ ልብሶችንና ጫማዎችን ይዘው መጥተው ከፊታችን ደርደሩልን። ጃንሆይም እንድንመርጥ ገፋፉን፣ አበረታቶን። ይቺ የጃንሆይ የመጨረሻ ስጦታ ከሰማይ የወረደች ያህል ደስ አሰኘችን። ያኔ ከአዲስ አበባ ስንነሳ የኢትዮጵያ ከፍተኛ ማዕረግ ካለው በወርቅ ከተሽቆጠቆጠው ወታደራዊው ልብሴ በሰውነቴ ላይ የቀረ ነገር ቢኖር ብጣሽ ቡቱቱ ብቻ ነበር። ጃንሆይ ከቀትር በኋላ እስከ ምሽቱ ድረስ በጦር ሰፈራችን ዙሪያ የሚኖሩትን የሀገሬውን ተወላጅ ትናንሽ ሹማምንት እየተቀበሉ ሲያነጋግሩ፣ ሲደራደሩ፣ ጃኖ እየሸለሙ ሲሾሙ፣ ማዕረግና ሹመት ለሚሻ ማዕረግና ሹመት፣ ገንዘብ ለሚፈልግ ገንዘብ፣ ጠመንጃ ለሚፈልግ ጠመንጃ እየሰጡ ሲሾሙና ሲሸልሙ እነዚህ አዲስ ሹሞች ደግሞ ለንጉሠ ነገሥታቸው ታማኝነታቸውን እየማሉና እየተገዘሱ ሲያረጋግጡ ቀኑ አልቆ መምሸት ጀመረ። እነዚህ እንዲህ በንጉሠ ነገሥቱ ፊት ቀርበው የተሾሙና የተሸለሙ የአካባቢው ሹሞች መሐላቸውን አፍርሰው ንጉሣቸውንና አገራቸውን ከርተው ለጥቂት ብሮችና አዲስ ጠመንጃ ለጣሊያን ባርነት ባንዳነት አደሩ። ማይጨው በዚህች ዕለት ምሽት ጃንሆይ በክብር ዘቦቻቸው ታጅበው ወደ ሰሜን ወጥተው ከአሸንጌ ሐይቅ በስተ ሰሜን በኩል ያለችውን የተራራ ቀበሌ አያን ያዙ። አያ ከመካነ በስተ ደቡብ በኩል ያለች ቀበሌ ነች። ከወታደራዊ ስልት አንጻር አያ ደህና ቦታ ብትሆንም ካያ እጅጉን በጣም ወሳኝ የሆነችውን የተራራ ወገብ ጣሊያኖች ገና ድሮ በእጃቸው አስገብተው ምሽጋቸውን ቆፍረው በተጠንቀቅ ይጠብቃሉ። ኢትዮጵያው ንጉሠ ነገሥት ለወሳኙ ጦርነት ያዘጋጀው ብቁ የመዋጋት ኃይል ያለው የወታደር ቁጥር ከ50 ሺህ አይበልጥም። ከዚህ አንጻር የጣሊያኑ ጦር የታጠቀውን የመሳሪያ ጥራት ታንኩን መድፉን ከሁሉም በላይ ደግሞ እነዚያን መካች የሌላቸውን የሰማይ ላይ ጠላቶች አውሮፕላን እንኳ ወደ ጎን ትተን በእግረኛ ወታደር ደረጃ ማርሻል ባዶሊዮ ለዚህ ወሳኝ ጦርነት ጥሩ ሆኖ የተዘጋጀና ቀድሞ የመሸገ ሁለቱ ክፍለ ጦሮቹ ላይ ሁለት ሻለቃ ጦር ጨምሮ በጠቅላላው ከሰባ እስከ ሰማንያ ሺህ የሚደርሱ ወታደሮቹን አሰልፏል። ምናልባትም ሊበልጥ ይችላል። ጃንሆይ በማይጨው ስለሚደረገው የመጨረሻ ወሳኝ ጦርነት በገበሬ ሰላዮች ለዚያውም ስለ ዘመኑ ወታደራዊ አሰላለፍም ሆነ አወቃቀር ምንም ዕውቀት ከሌላቸው ሰዎች በተገኙ ቁርጥራጭ መረጃዎች መሰረት እቅድ ሲያወጡና ሲነድፉ ቢውሉም እድሜ ለእነዚያ የሰማይ ላይ የቆርቆሮ አሞራዎች እያንዳንዱን የኢትዮጵያ ወታደር እንቅስቃሴ የሚቆጣጠረው ማርሻል ባዶሊዮ እያንዳንዷን ከንጉሠ ነገሥቱ የምትተላለፍ ትዕዛዝ ለተላለፈለት ራስ ደጃዝማችም ሆነ ፊት አውራሪ ሳትደርስ በፊት እጁ ስትገባ ነበር። የጣሊያን ሬዲዮ ቴሌግራፊስቶች ያለማሰለስ ከንጉሡ በሬዲዮ የሚተላለፉትን መልእክቶች፣ ትዕዛዞች አንዷንም ሳይተዉ ጠልፈው ይከታተሉ ነበር። እንዲህ ባለ ያለ ገመድ የሚተላለፍ የሬዲዮ ቴሌግራም አደገኛነቱን ያኔ ተንበን እያለን ለራስ ካሳ በተደጋጋሚ ባሳስብም አይዞህ አንበሳዬ ከንጉሠ ነገሥቱ ጋር በሚስጥር ቃል ነው የምንነጋገረው እያሉ ሲሸነጋግሉኝ ጣሊያኖች የምስጢር ቁልፉን ያላንዳች ችግር እየፈቱ እያንዳንዱ ራስ ደጃዝማች፣ ፊት አውራሪና ቀኝ አዝማች የተላለፈ ትዕዛዝና መመሪያ እየከተቡ ለማርሻል ባዶሊዮ ያጎርሱት ነበር። ጃንሆይ ልክ እንደ ራስ ካሳ ሁሉ ትልቅ ስህተት ሰሩ። ለማርሻል ባዶሊዮ የማይጨው የማጥቃት ዘመቻ ምስጢር አልነበረም። ማርሻል ባዶሊዮ አልገረመውም ወይም መጋቢት 15 ቀን ከጃንሆይ ለራስ እምሩ የተላከውን ደብዳቤ የያዘው ፈረሰኛ መልእክተኛ በደጃዝማች ኃይለ ሥላሴ ጉግሳ ሰዎች ተይዞ ደጃዝማች ኃይለ ሥላሴ ጉግሳ ሰዎች ደብዳቤዋን ለጣሊያኖች ሊያደርሱ ሲጣደፉ በልጁ ጦር ክፉኛ ቢመቱም የልጁ ጦር ያቺን የጃንሆይን ደብዳቤ ከጣሊያኖች እጅ እንዳትገባ ያደረገው ትግል ውጤታማ አልነበረምና ደብዳቤዋ ከማርሻል ባዶሊዮ እጅ ገባች። ጃንሆይ ለራስ እምሩ በዛች በጣሊያኖች እጅ በገባች ደብዳቤያቸው ሲጽፉ ጦራችንን ይዘን ወደፊት ሄደናል። አሁን እነሆ የአያን ቀበሌ ይዘን ሰፍረናል። ከወታደሮቹ ጋር ሊያደርጉት የሚችሉት ነገር አለ ብለው የሚገምቱ ከሆነ ያድርጉት። ይሁንና ጦሮ ለሌላ ውጊያ የማይመቸውና የማይሆንለትም መስሎ ከታዩት ምንም ተስፋ የሌለው ነገር ከሆነና ፈቃዶ ቢሆን ወደኛ መጥተው ከኛ ጋር ለመሞት ከወሰኑ ከዚያው ከዳባት በአስቸኳይ በቴሌግራፍ ያሳውቁኝ ይላል። ሌላው የጣሊያን ሬዲዮ ቴሌግራፊስቶች ከጠለፉት መልእክት መካከል ጃንሆይ ለቴጌመነን ያስተላለፉት መልእክትም ይገኝበታል። በዚሁ ያለ ገመድ በተላለፈው መልእክት መጋቢት 18 ቀን ከጠላት ጦር ሰፈር ተቃርበን ተፋተናል። እርስ በርስ በጦር ሜዳ መነጽር እየተያየን ነው። ሰዎች እንደሚሉት ከኛ ጋር ጦርነት ሊገጥም የተዘጋጀው የጠላት ጦር ከአስር ሺህ አይበልጥም። የኛ ሰራዊት በትክክል 51 ሺህ ነው። ግን እንዲያው ወደ ጠላት የጦር ሰፈር ስንቃኝና ስንመረምር በእኛ ግምት የጠላት ጦር ወደ 20 ሺህ ይሆናል እያል እናስባለን። የእኛ እምነት በፈጣሪ ላይ ነውና እንደሚረዳን በጽኑ እናምናለን ይላል። ሌላው አሳዛኝ ነገር አሁንም በጣሊያኖች እጅ ሌላ ጥብቅና ወሳኝ መረጃ ገባ። በዚህ በጣሊያኖች እጅ በገባና በገመድ የለሽ ሬዲዮ ሲተላለፍ የተጠለፈ መልእክት እንዲህ ይል ነበር። ቅዳሜ መጋቢት 19 ቀን በጠላት ላይ ዘመቻ እናደርጋለን። ቅዳሜ ባይሆንልን ሰንበት ውለን ሰኞ ማለዳ የማይቀር ጉዳይ ነው ይላል። ለዚህም ነበር ማርሻል ባዶሊዮ ብዙም ሳይጨነቅና ሳይደነቅ የንጉሱ ጦር በቁርጥ መቼ እንደሚዘምትበት አውቆ በምሽጉ ተቀምጦ ናግጠመኝ እያለ በትዕግስት ይጠብቅ የነበረው። ማርሻል ባዶሊዮ ዝግጅቱ የንጉሱን ጦር በምሽጉ ሆኖ ለመከላከል ብቻ ሳይሆን የኢትዮጵያን ጦር በትንትኑን ለማውጣት ጭምር ነበር። መጋቢት 22 ቀን ልግ ጎህ ሲቀድ የኢትዮጵያ ሰራዊት እየተኮሰ እየፎከረና እየሸለለ በሺዎች ረድፍ ተሰልፎ እየሮጠ በጣሊያኖች ላይ ዘመተ። ባገኘው መረጃ መሰረት እንደሚዘምትበት አሳምሮ የሚያውቀውና በጥሩ ሁኔታ የመሸገው የጣሊያን ጦር አጥብቆ በሰራው ምሽግ ተኝቶ የኢትዮጵያን ወታደሮች በመስረየት ያረግፋቸው ገባ። ወሳኙ ስለ ኢትዮጵያ የወደፊት እድል የሚወስነው ጦርነት በዚች ማለዳ ጀመረ። ለዚህ ወሳኝ ጦርነት የመትረየስና የመድፍ ጥይት እየወረደበት በሶስት ረድፍ ተሰልፎ ሕይወቱን ለእናት አገሩ ሊሰዋ እየፎከረና እየሸለለ የኢትዮጵያ ጦር ወደፊት ሄደ። በሶስቱ ራሶች መሪነት በራስ ካሳ፣ በራስ ስዩምና በራስ ጌታቸው በሶስት ረድፍ ተሰልፎ የጠላትን አንገት በጎራዴው ሊቀላ፣ በጦሩ ደረት ሊበሳ፣ በጥይቱ ግንባር ሊበረቅስ በሶስት መንገድ እንደ ጎርፍ የሚወርደው ጀግናው የኢትዮጵያ ሰራዊት የመጀመሪያውን የጣሊያኖችን ምሽግ ሰብሮ ገባ። በአራተኛው ረድፍ ተሰልፎ የነበረው በደጃዝማቾች ብቻ የሚመራውና የልጁና የከንባታ ልጆች ያሉበት ጦርም ትልቅ ውጤት አስመዘገበ። የአራተኛው ረድፈኛ ዋና ግዳጅ የነበረው ጣሊያኖቹን ኮርኩሮ ከምሽጋቸው አስወጥቶ ለሶስቱ ራሶች ሰራዊት ሁኔታዎችን ማመቻቸትና በር መክፈት ነበር። አዎ አራተኛው ረድፈኛ ይሄን የተሰጠውን ግዳጅ መቶ በመቶ ከግብ አድርሷል። ከማለዳ ጀምሮ ከጣሊያኖች ብብት ውስጥ ገብቶ እየኮረኮረና እየቆነጠጠ ረፋዱ ላይ የአምባ ቦሆራን ተራራ በእጁ አስገባ። ከአምባ ቦሆራ ተራራ ላይ ሆኖ የጣሊያንን ጦር ቀኝ ክንፍ ጥሩ አርጎ ነረተው፣ ቀጠቀጠው፣ እሪ አስባለው። ቀትር ላይ ቁጥር ስፍር የሌላቸው አውሮፕላኖች እየዞሩ የቦምብ ናዳቸውን በኢትዮጵያ ሰራዊት ላይ አወረዱበት። እንዲህ ከሰማይ እንደ በረዶ ቦምብ እየወረደበት ከምድር የመድፍና የመትረየስ ጥይት እያጨደው በታላቅ ጀግንነት እምቢኝ ላገር እያለ በጣሊያኖች መሃል ገብቶ በሚቀናውና በሚመቸው በጎራዴው የጣሊያኖችን አንገት ሲቀላ ጀመር። እዚህ ጦርነት ኢትዮጵያውያን ጦረኝነት በእግዚአብሔር ተመርቆ የተሰጣቸው ብርቅና ድንቅ ተፈጥሮ መሆኑን በድጋሚ አስመሰከሩ። ኢትዮጵያውያን እንዲህ አንጎል በሚያዞር የጦርነት አውድማ ውስጥ በፍጹም ቆራጥነት ያላንዳች ፍርሃት በታላቅ ጀግንነት የጣሊያኑን ጦር ወጥረው ይዘው አላስቆም አላስቀምጥ ይበሉት እንጂ የተሻለ መሳሪያ የታጠቀው የጠላት ጦር በጀግናው የኢትዮጵያ ሰራዊት ላይ ከፍተኛ ጉዳት አደረሰበት። ጀግኖቹ አንበሶቹ የኢትዮጵያ ልጆች ዋናውን የጠላት ጦር ምሽግ ሰብረው ለመግባት ያደረጉት ሙከራ ሁሉ በእጅ በሚወረወሩ ቦምቦች ከምሽጎቹ በራፍ ላይ አስቀራቸው። የመጀመሪያው ዘማች በእጅ ቦምብ ተመትቶ ሲወድቅ፣ ሁለተኛው የወደቀ ወንድሙን ዘሎ ወደፊት ሲል እሱም የመጀመሪያው ወታደር ዕጣ ፈንታ ሲደርሰውና ሲወድቅ ሁለት ሲወድቅ ሌላ አምስት እየተተካ አምስቱ ሲወድቁ ሌሎች አስሮች እየተተኩ ቢታገሉም የጣሊያኖችን ምሽግ በሬሳቸው አጥር ከመስራት ውጭ ሰብሮ መግባት ሳይሆንላቸው ቀረ። አራተኛው ረድፈኛ ጦር የቀኝ ክንፉን የጣሊያኑን ጦር ክፉኛ ጎድቶ ጣሊያኖች ይዘውት የነበረውን በበርካታ ምሽጎች የታጠረውን መሬት በእጁ ቢያስገባም በሦስቱ ራሶች ለሚመራው ጦር የጣሊያኖችን ምሽግ መስበሪያ በር ከፍቶ ቢጠብቅም የሶስቱ ራሶች ጦር የተሰጠውን ግዳጅ መፈጸም ሳይሆንለት ቀረ። በመሆኑም ወደ ኋላ አፈገፈገ። አምባ ቦራን ይዞ የሶስቱን ራሶች ወደፊት መግፋት ይጠብቅ የነበረው አራተኛው ረድፈኛ ሰራዊት ብቻውን የጠላትን ጦር በአምባ ቦራ ተራራ ላይ አግዶ ብዙ መቆየት ስላልቻለ እሱም አምባ ቦራን ለቆ ወደ ኋላው መመለስ ተገደደ። ከሰዓት በኋላ አስር ሰዓት ላይ የሶስቱ ራሶች ጦር እንደገና በሶስት ረድፍ ተሰልፎ ለሶስተኛ ጊዜ ማይጨውን ለመያዝ ወደፊት ገፋ። ለሶስተኛ ጊዜ የተደረገው ይሄ ማይጨውን የመያዝ ጦርነት እድሜ ለአራተኛው ረድፈኛ ጦረኞች የጣሊያኑን ሰራዊት ወገቡ ላይ ተባብረው የሚገባበት ሲያሳጡት የሶስቱ ራሶች ጦር የጣሊያኑን ዋና ምሽግ ሰብሮ ገባ። ድል በኢትዮጵያውያን እጅ የገባች መሰለች። በዚች ቅጽበት ዳግም አድዋ ሊደገም የሰዓታት ልዩነት ሲቀረው እነዚያ ከሃዲዎች ራያዎችና አዘቦች ድልን በእጁ ሊያስገባ የተቃረበውን የገዛ ወንድማቸውን ከጀርባው ገብተው ጨፈጨፉት። ድልን በእጁ ሊጨብጥ ወደፊት የገሰገሰውን የእናታቸውን ልጅ ድል ነሱት። አዎ ዛሬ እነዚህ ከሃዲዎች ጦርነቱን ወስነዋል፣ ታሪክም ሰርተዋል። ታሪኩ ግን የክህደት ታሪክ ነው። ለሰላሳ ሽልንግና ለአዲስ የጣሊያን መሳሪያ ሲሉ ለጣሊያን ባንዳነት አዝረው የገዛ ወንድማቸውን ክደውታል። አሁን የኢትዮጵያ ድል ተወስኗል። ተሸንፈናል። ኢትዮጵያውያን በማይጨው ጦርነት ተሸነፉና በየአቅጣጫው ወደ የትውልድ መንደራቸው ማፈግፈግ ጀመሩ። በዚህ ታሪካዊ የማይጨው ጦርነት ላይ ንጉሱ በቤልጅየሞች ጥሩ ሆኖ የሰለጠነውን የክብር ዘበኛ ጦራቸውን በግንባር እየመሩ ከበርካታ ሚኒስትሮቻቸው ጋር በዚህ ጦርነት ተካፍለዋል፣ ተዋግተዋል። ጃንሆይ ከዚህ ድል ከእጁ አፈትካ ከወጣች ታሪካዊ ውጊያ በኋላ ዋሻቸው ሲመለሱ ያ በወርቅ የተንቆጠቆጠ የማርሻል ወታደራዊ የደንብ ልብሳቸው በደንብ ፍንጣቂና በጭቃ ተለውሶ ነበር። በራያዎች ክህደት ድል የሆነው የኢትዮጵያ ሰራዊት ማይጨው ላይ ተፈቶ ተበተነ። እኔ ራሴ የተሳተፍኩበት አራተኛው ረድፈኛ ከጣሊያኖች ጋር ያደረገው ጦርነት እጅግ በጣም የሚገርም ነበር። አራተኛው ረድፈኛ ወይም አራተኛው ክፍለ ጦር ከንባታዎችን ጨምሮ የበርካታ የሸዋ ደጃዝማቾች ጦር ህብረት ነበር። ከመሪዎቹ አንጋፋዎቹ ሽማግሌው ደጃዝማች ወንዲራድ፣ ወጣቱ ደጃዝማች አበራ የሰላሌው፣ ደጃዝማች ኃይሉ ከበደ የዋጎች ወራሽና የጀግናው የአብቹ ጦርና ሌሎች የደጃዝማቾችን ጦር ያካተተ ነበር። በዚህ ጦርነት ኢትዮጵያ በጦር ግንባር ካሰለፈቻቸውና በጦርነት አውድማ ካዋለቻቸው ምርጥ ልጆቿ የደጃዝማች አበራ፣ የደጃዝማች ወንዲራድ፣ የደጃዝማች ኃይሉ ከበደ የአቢቹ እና የከምባታ ልጆች በታላቅ ወኔና ቆራጥነት ታላቅ ጀብዱ ሲሰሩ ለማየት ታድያለሁ። ይኸው የበርካታ ደጃዝማቾች የህብረት ጦር በጣሊያኖች ብቻ ሳይሆን በራያዎችም ጭምር ክፉኛ ተጎድቷል። በዚች የመጨረሻዋ ቀን ወሳኝ ጦርነት የአቢቹ ጦር ጀነራል ወርቁ አባቱን አጥቷል። ቀኛዝማች ሼክ ሁሴን አባወርቁ ከልጃቸው ጋር ጎን ለጎን ከጠላት ጋር ሲዋጉ ከጀርባቸው ከራያዎች በልጃቸው ላይ የተተኮሰችን ጥይት በደረታቸው ተቀብለው ልጃቸውን አድነው እሳቸው ወድቀዋል። የጀግና ሞት ሞተዋል። አባቱን ያጣው ወርቁ የቆሰሉ የትግል ጓዶቹን ሲደግፍ ሲረዳና ሲያስተባብር ማየት እጅጉን በጣም ያኮራል። በዛሬው ጦርነት አምስት ምርጥ ጀነራሎችን በጦር ሜዳ ሲዋጉና ሲያዋጉ ማየት ብቻ ሳይሆን ከጎናቸውም ተሰልፎ ጠላትን የመውጋቱ ዕድል ገጥሞኝ ነበር። ሀብቶም፣ ተስፋ ጽዮን፣ ጋሹ ወርቁና አብቹ ምናልባትም የእነዚህ ወጣት ጀነራሎች የህብረት ጦር ህይወቱን አትርፎታል። እንዲያ ምድር ቀውጢ ሆነ አሸናፊውና ተሸናፊው ባልታወቀበት ሰዓት ፈረሴ አንገቱን በጥይት ተመትቶ ሲወድቅ እኔን ከኮርቻው ላይ አስፈንጥሮ ጣለኝ። እኔ ራሴን ስቼ በወደኩበት መስመር ራያዎች ገፍተው እየገቡ ነበርና አለቀልኝ እያልኩ ለመነሳትና ለመሮጥ ጣጣር ከዛሬ ማንነታቸውን የማላውቀው ሁለት የአብቹ ፈረሰኛ ጦረኞች ጎን ለጎን ሽምጥ ጋልበው መጥተው ማጅራቴን ጨምድደው እየጎተቱ ወስደው ካስተማማኝ ቦታ ላይ ጣሉኝ። ብዙም ሳልቆይ በዋናው የጦር ሰፈር ራሴን አገኘሁት። ወርቁ በዛሬው ጦርነት በጣም የሚወዳቸውን አባቱን ቢያጣም የቆሰሉና የደከሙ የጦር ሜዳ ወንድሞቹን በመርዳቱ አልቦዘነም። ሀብቶም ግራ እግሩን ቢመታም በጠፍር ግጥም አድርጎ አስሮ የተረፉ ወታደሮቹን ያሰባስባል። አብቹ በሁለት ጥይት ትከሻዋን ብትመታም ቁስሏን እንኳ ለማሰር ሳትሞክር ጥላሸት በሚመስለው ጥቁር ፈረሷ ላይ ሆና ወዲያ ወዲህ እየተዘዋወረች ጦሯን ታሰባስባለች። ተስፋ ጽዮንና ጋሹ በማይጨው የዛሬው ጦርነት ታሪክ ሊጽፈው የሚገባ ጀብዱ ሰርተው በአምባ በወራ የጦርነት አውድማ ወድቀዋል። በዛሬው ጦርነት ብዙ ቂም የተያዘበት የአብቹ ጦር እጅጉን ተጎድቷል። ሁለት ምርጥ አዋጊና ተዋጊ ጀነራሎቹን ከማጣቱም በላይ ሁለት ሶስተኛው የሰራዊቱ አባል በማይጨው የጦርነት አውድማ ለእናት አገሩ አጥንቱን ከስክሶ ደሙን አፍሶ ዕዳውን ከፍሏል። ማምሻው ላይ የሁለቱን ደቦል አንበሶች ሬሳ ጀግኖቹ ከጦር ሜዳ አምጥተው ከአንዲት በጣሊያኖች ቦምብ ግማሽ አካሏ ካረረች ዋርካ ስር በታላቅ ክብር ቀበሯቸው። ጎን ለጎን ከጠላት ጋር እንደተዋጉ ሁሉ ጎን ለጎን እስከ መጨረሻው ተቀበሩ። በዚች አንድ ሰዓት ባልሞላች ዋይታና ለቅሶ በሌላት የቀብር ስነ ስርዓት ላይ እኔ ደጃዝማች አበራና ኮሎኔል ኮናቫሎቭ ተገኝተን ነበር። በዚህ ትንሽ የቀብር ስነ ስርዓት ላይ የግል አገልጋዬ አንበሳም ተገኝቶ ነበር። ምንም እንኳን ራስ ካሳ እንዲያገለግለኝ ቢሰጡኝም አንበሳ ግን ሙሉ በሙሉ የአንበሳው የአብቹ ጦር አባል ነበር። ታዲያ አንበሳዬ ከአንዲት ድንጋይ ላይ ቁጭ ብሎ ድምፅ ሳያሰማ ዝም ብሎ እንባውን ሲያወርደው አገኘሁት። እሱ በአለቆቹ ሞት አዝኖ እኔ በሕይወት ተርፎ ስላገኘሁት ተደስቼ እንደ ልጄ አቀፌ ሳምኩት። በተስፋና በጋሹ ሞት እጅጉን አዝኜ አንበሳዬን ከዚያ ቀውጢ ጦርነት በመትረፏ ፈጣሪዬን እያመሰገንኩ ወደ ጦር ሰፈር ስመለስ ኮሎኔል ኮናቫሎቭ እንደ ሕፃን ልጅ ሲያለቅስና ሲንፈቀፈቅ አገኘሁት። አይዞን ኮሎኔል አይዞን አልኩት ከጎኑ እየተቀመጥኩ። አየህ የእግዚአብሔርን ተንኮል፣ እኔን ሽማግሌውን ከዚህ ጦርነት አትርፎ እነዚህ ሕፃናት ሲሞቱ እግዚአብሔር እያየ ዝም ማለቱ አያስለቅስም ትላለህ አለኝ። አዎ እግዚአብሔር ስለመኖሩ መፈላሰፍ ይቻላል። ጠቅላላው የኢትዮጵያ ሰራዊት በጦርነቱ እግዚአብሔር እንደሚረዳውና እንደሚያሸንፍ ያምን ነበር። ተሸነፈ። እግዚአብሔር ግን ምንም አላለም። እንዲህ ከሽኔው ጎን ተቀምጬ ሳባብል ደጃዝማች አበራ መጣና እሱም ከጎናችን ተቀመጠ። ቃላት ግን አልተለዋወጥንም። የደጃዝማች አበራ የሰላሌው ጦር በዛሬው ጦርነት ሶስት ጊዜ የጣሊያኖቹን ምሽግ ሰብሮ ገብቶ እጁ እያስገባ እንደገና ሶስት ጊዜ እንደዚያ ያንን ከባድ መስዋዕትነት የከፈለበትን ለቆ መውጣት ተገዷል። በዚህ ጦርነት ሶስት አራተኛው የሰላሌዎቹ አሉ የሚባሉት ቆራጦቹ ጀግኖቹና ደፋሮቹ ልጆች ከማይጨው የጦር ሜዳ ከአምባ በሆራ አልተመለሱም። እስከ መጨረሻው ድረስ ከጠላት ጋር ጉሮሮ ለጉሮሮ ተናንቀው በየምሽጉ ወድቀዋል። ደጃዝማች አበራ ጥቂት ሲተክዝ ቆይቶ በሉ ተነሱ፣ ጃንሆይ ለምክር ጠርተውናል አለንና ብድግ ሲል እኛም በፍጥነት ተነስተን ተከተልነው። ከጃንሆይ ዋሻ ስንደርስ በማይጨው የጦር ሜዳ ከወደቁት ትልልቆቹ የጦር አበጋዞች በስተቀር ሁሉም ተገኝተው ነበር። ያቺን ዋሻ ሞልተዋታል። ገና ከዚያች ዋሻ እግራችን ከመግባቱ የኢትዮጵያን ሰራዊት የወደፊት እድልና እጣ ፈንታ የሚወስነው የጦረኞች የምክር ሸንጎ ጀመረ። ጀግናው የኢትዮጵያ ሰራዊት በማይጨው ጦርነት ድል ከእጁ አምልጣ ድል ከተነሳና ከተሸነፈ በኋላ ጃንሆይ በአያዋ የዋሻ ቤተ መንግስታቸው ተመልሰው ከትልልቆቹ የጦር አበጋዞቻቸውና ጀነራሎቻቸው ጋር ለምክር ተቀመጡ። በአያ የዋሻ ቤተ መንግስት ለምክር ከተሰበሰቡት የኢትዮጵያ ከፍተኛ ሹማምንትና የጦር መሪዎች ከግማሽ በላዩ ያህል የሚሆኑት ክፉኛ ቆስለው ነበር። አንዳንዶቹ በሁለትና በሶስት ጥይት ተመተው በቃሬዛቸው ላይ ተኝተው ምርኮዝ ይዘው ድንጋይ ተደግፈው ህመማቸውን ውጠው እነሆ ከንጉሳቸው ጋር በዚያች ትንሽ ዋሻ እንደ ከብት ታጉረው በታላቅ ትዕግስት ምክሩን እየመከሩ ናቸው። በዚህ ታሪካዊ የጦር ምክር ባያ የዋሻ ቤተ መንግስት ያልተገኙ ዕውቅና ምርጥ ጀግና የጦር ጀነራሎች ቢኖሩም ጀግኖቹ እነ ደጃዝማች መንገሻ ሂልሚና ባላምበራስ አበራ ተክሌ የማይጨው አገረ ገዥ፣ ከሁሉም በላይ ደግሞ ሽማግሌው ደጃዝማች ወንዲራድ ይገኙበታል። ሽማግሌው ደጃዝማች ወንዲራድ ከዛሬ አርባ ዓመት በፊት ከምየ ምኒልክ ጦር ጋር ባድዋ የጣሊያንን ጦር ድል የመቱ ጀግና ለሁለተኛ ጊዜ ተመሳሳይ ጠላትን በማይጨው ገጥመው በጎራዴያቸው አንገት ቀንጥሰው በጦራቸው የጠላት ደረት በስተው ቢወድቁም ከዚህ በላይ አስደሳች ሞት የለምና ጀግናው አዛውንት ደጃዝማች ወንዲራድ የጀግና ሞት ሞተዋል። ባያ የዋሻ ቤተ መንግስት የተሰበሰበውና ሌሊቱን ሲመክር ያደረው የጦር ሸንጎ ንጋት ላይ ባለ ሁለት ነጥብ ስምምነት ላይ ደርሶ ተበተነ። አንደኛ ራስ ስዩም መንገሻ የቀረ ጦራቸውን አሰባስበው ወደፊት በመግፋት ላይ ባለው የጣሊያን ጦር መሃል ቀዳዳ እየፈለጉ ወደ ሰሜን እንዲመለሱና በሰሜን የአርበኝነት ትግሉን እንዲቀጥሉ፣ ሁለተኛ ጃንሆይ ከቀረው ሰራዊታቸው ጋር ከራስ ስዩም መንገሻና ከሚያጅቧቸው ጥቂት ደጃዝማቾች በስተቀር የሌሎችን ራሶችና ደጃዝማቾችን ጦር ይዘው ወደ ደቡብ እየወረዱ አመቺ በሆነ ቦታ ላይ ሁሉ ወደ ደቡብ በመውረድ ላይ ያለውን የጠላት ጦር እያገዱና እየመከቱ ወደ አዲስ አበባ እንዲመለሱ። ይህ የጦር ሸንጎ ቢስማማና ቢወስንም ወደፊት የሚሄደውን የጣሊያንን ጦር ግን የሚያግደው አልነበረም። ምዕራፍ 34 የእንግሊዞች ቀይ መስቀል How do you do እያለ ዶክተር ጆን ሚሊ የእንግሊዝ ቀይ መስቀል ማህበር መሪ በደስታ ከልቡ ተቀበለን። ይህ የእንግሊዝ ቀይ መስቀል ማህበር የንጉሠ ነገሥቱን ጦር አጅቦ በየካቲት ወር አጋማሽ ላይ ኮረም ገብቶ በሰሜኑ የጦር ግንባር ይህ ነው የሚባል ነገር ሳይሰራ ከርሞ እነሆ ዛሬ በደሴ በኩል አድርጎ ወደ አዲስ አበባ ለመመለስ በዝግጅት ላይ ነው። እንዲህ የእንግሊዝ ቀይ መስቀል ማህበር በደሴ በኩል መንገዱን አቅንቶ ወደ አዲስ አበባ ለመመለስ ጓዙን ሲቋጥር ከአሸንጌ ሐይቅ በስተሰሜን በኩል በእግር የጥቂት ሰዓታት መንገድ ርቀት ላይ አሁንም ከፍተኛ ውጊያ እየተካሄደ ነው። አዎ ይህ የእንግሊዝ ቀይ መስቀል ማህበር ብቸኛው በርካታ ዶክተሮችንና አስተማሚዎችን ያቀፈ በመድኃኒትና በሕክምና መሳሪያዎች ጥሩ ሆኖ የተደራጀ በሰሜኑ የጦር ግንባር ንጉሠ ነገሥቱን አጅቦ እጅግ በጣም ዘግይቶ የደረሰ ማህበር ነው። ለራስ ሙሉጌታ የተላኩት ሁለቱ የፖላንድ ዶክተሮች አንድ የራስ ሙሉጌታን ቁስለኛ ወታደር እንኳ ሳያክሙ ነበር በጣሊያኖች ምርኮ ስር የወደቁት። ለራስ ካሳ የተላከው የኦስትሪያው ዶክተር በኢትዮጵያ ቀይ መስቀል ማህበር ታጅቦ የረባ መድኃኒት እንኳ ሳይኖረው በሰሜኑ የጦር ግንባር ጥቂት ዘግይቶ ቢደርስም ሌት ተቀን ሕይወቱን አደጋ ላይ ጥሎ የሰው ልጅ የማይችለውን መከራ ሁሉ ተሸክሞ ደከመኝ ሰለቸኝ ሳይል የራስ ካሳ ወታደሮችን ሲያክም ከርሟል። የእንግሊዞችን የተደራጀ መድኃኒትና መሳሪያ አንድ አስረኛውን ያህል ቢኖረው ኖሮ ስንት ሕይወት ባተረፈ ነበር። ረጅምና ቀጭን ቁመና ዛላው ወጣቱ እንግሊዛዊ ዶክተር ሚሊ ከጥቂት ሳምንታት በኋላ በሽፍቶች በመሃል አዲስ አበባ ተገሏል። ከልብ በመነጨ እውነተኛ አቀባበል በድንኳኑ ተቀበለን። ዶክተሩ እኛ በተንቤን ፍዳችንን ስናይ እሱ የተደራጀውን ማህበሩን ይዞ ያለምንም መከራ ያለምንም ስራ በደሴ መቀመጡ እጅጉን በጣም እንደቆጨው በፊቱ ላይ እየተነበበ ከእሱ ጋር በመኪና ወደ ደሴ አብረነው እንድንሄድ ጋበዘን። በዶክተር ሚሊ የሚመራው የእንግሊዞች ቀይ መስቀል ማህበር ከሰላሳ በላይ ዶክተሮች፣ በርካታ ረዳቶችና አስታማሚዎች በተጨማሪም ብዙ የሶማሌና የህንድ ሾፌሮችና መካኒኮችን የያዘ 16 በጥሩ ሁኔታ ላይ ያሉ ስንቅ፣ ትጥቅና መድኃኒት የተጫኑ ከባድ የጭነት ተሽከርካሪዎች ያሉት ድርጅት ነው። በእነዚህ የእንግሊዙ ቀይ መስቀል ማህበር ዶክተሮች፣ ረዳቶች፣ አስተማሚዎች፣ ሾፌሮችና መካኒኮች መካከልም የሚገርሙ ዓለምን መዞር የሚወዱ ጀብደኞችም አሉበት። ከእነዚህ ተጓዥ ጀብደኞች መካከል ካፒቴን ስሚዝ እንደ ቀዳሚ ምሳሌነት ሊጠቀስ ይገባዋል። ካፒቴን ስሚዝ እድሜውን በትክክል መገመት የማይቻል ቢሆንም በአርባዎቹና በአምሳዎቹ ውስጥ የሚገመት ሲሆን ማንም ሰው በመቶ ዓመት ዕድሜ ውስጥ እንኳ ሊያካብተው የማይችለውን ልምድ ያለው ሰው ነው። ካፒቴን ስሚዝ በዚህ ምድር ላይ ያልዳሰሰው ያልረገጠው አገር አለ ብሎ ማመን እጅጉን ያስቸግራል። ይህ እንግሊዛዊ ተጓዥ ጀብደኛ ፈረንሳይኛ፣ ፖርቱጋልኛ፣ የስፔን ቋንቋ፣ ጣሊያንኛ፣ ሩሲያንኛ፣ ሰርቢያንኛ፣ አረብኛ፣ አማርኛ ልክ አፉን እንደፈታበት እንግሊዝኛው አቀላጥፎ ይናገራል። አብዛኛውን ፈረንጅ የሚያስቸግሩትን የአማርኛ ድምጾች እንደ ጸ፣ ቀ፣ ፐ አይነቶቹን ሳይቸገር ልክ እንዳገሬው ሰው አስተካክሎ ይናገራል። አረብኛም ቢሆን ከእውነተኞቹ የበረሃ ልጆች ባልተለየ ሁኔታ በትክክል ይናገራል። ከእነዚህ ቋንቋዎች በተጨማሪ ህንድኛና የማሌዥያ ቋንቋ ሳይቀር አቀላጥፎ ይናገራል። በጨዋታ መሃል መቼ አፍጋንኛ እንደተማረ በጠየቅኩት ጊዜ በቀላሉ እዚያ ነበርኩ ብሎ መለሰልኝ። ካፕቴን ስሚዝ ወደ ኢትዮጵያ የመጣው ከቦሊቪያ በቻኮ ጦርነት ማለትም በቦሊቪያና በፓራጓይ መካከል በተደረገው ጦርነት ተካፍሎ ነው። በአውሮፓውያን እምብዛም ባልተጎበኙ የደቡብ ቻይና ግዛቶች ከዛሬ ሁለት ዓመት በፊት እንደነበርኩ አንስቼ ባጫወትኩት ጊዜ እኔ የረገጥኳቸውን የደቡብ ቻይና ግዛቶች ተወልዶ እንዳደገበት አገር ትንንሿን ነገር ሳይቀር ገላልጾ ሲያወጋኝ አፌን ከፍቼ ቀረሁ። አዎ ከዚህ እንግሊዛዊ ተጓዥ ጀብደኛ ሰው ጋር ባሳለፍኳት አጭር ጊዜ ውስጥ ከዚህ በፊት በተለያዩ የአረብ አገሮች ስላሳለፍኩት ሕይወት በትዝታ ተመልሰን አስታውሰናል። ልክ ትናንት እንደነበር ሁሉ ስለ ሲንጋፖር፣ ስለ ኤደን፣ ስለ ሳይጎን፣ ስለ ባርሴሎና፣ ስለ ፖርት ሳይድ፣ ስለ ቦምቤ፣ ማድሪድ፣ ቶኪዮ፣ ካይሮ፣ ሄልሲንኪ፣ ሎንዶን፣ ፓሪስ፣ ኢስታንቡልና ስለ ሌሎች ዘርዝሬ ስለማልገፋቸው ከተማዎች አንስተን ብዙ ብዙ ተጫወትን። ይኸው ጀብደኛ ሰው በጨዋታው ቀጥሎ ወዳጄ ካፒቴን ፓርለሳክ እነዚህ ከብቶች ጣሊያኖቹን ማለቱ ነው። በመላው ዓለማችን የተከበረችውንና የተቀደሰችውን የቀይ መስቀል ማህበር ድንኳን የምስኪኖችን የኢትዮጵያውያንም ይሁን የሌሎችን አገሮች በአውሮፕላናቻቸው በሚያቃጥል ቦምብ እንደሚደበድቡ ታውቃለህ ሲል በንዴት ጠየቀኝ። የማውቀውን በሰሜኑ የጦር ግንባር በተንቤን ጣሊያኖቹ በአውሮፕላኖቻቸው ስለደበደቧቸው አንድ የራስ ካሳ ወታደር እንኳ ስላልሰፈረባቸው መንደሮች ስነግረው በንዴት ከብቶች እያለ ጮኸ። ስለ ጣሊያኖቹ አውሮፕላኖች የቀይ መስቀልን ድንኳን በቦምብ ስለመደብደባቸው ዶክተር ሚሪና ሙሉ የድርጅቱ ሰዎች በአንድ ቃል እውነቱን አረጋግጠውልኛል። ለዚያም መሰለኝ የእንግሊዝ ቀይ መስቀል በምዕራባዊ የኮረም ገደላማ ቀበሌ የሆነ ውሽቅ ቦታ ላይ ድንኳኖቻቸውን ተክለው ከባድ ተሽከርካሪ መኪኖቻቸውን በተፈጥሮ ደን ለመሸፋፈን የሞከሩት ከተረገሙት የጣሊያን የቆርቆሮ አሞራዎች እይታ እንኳ እነዚህን ዘመናዊ ከባድ የጭነት ተሽከርካሪዎች ቀርቶ ትንሽዬ የቤት መኪናም መደበቅ መከራ ነው። አዎ ጣሊያኖች ከሰማይ ላይ ሆነው በአሞራ ዓይን ሁሉንም ነገር ብጥስጥል አድርገው የማየትና የመመርመር ብቸኛ መብት ነበራቸው። እኛ በምድር ላይ ያለን እግዚአብሔር በማይተናነስ ሁኔታ እይታ ካላቸው የጣሊያን አውሮፕላን አብራሪዎች ዓይን መሰወር እንደ ተአምር በሚቆጠርበት ጊዜ ትላልቅ የጭነት መኪኖችን ዛፍ ዝንጣፊዎች ሸፋፍኖ ከእይታቸው ውጪ ማድረግ መኪኖቹን ዝም ብሎ ለአርባ ቀን እድላቸው እንደመተው ይቆጠራል። ለዚህ ጥሩ ምሳሌ ሊሆን የሚችለው ከስካንዲኔቪያ አገሮች ያንዱ አገር ተወላጅ በትክክል ከየትኛው አገር እንደሆነ ማወቅ አልቻልኩም። አንድ ልዑል አውሮፕላን አብራሪ ያደረገውን ማንሳት ይበቃ ይሆናል። ይህ የንጉሳውያን ቤተሰብ የሆነ ልዑል ንጉሠ ነገሥቱን በኮረም ለመጎብኘት ይወስንና የግል አውሮፕላኑን ከአዲስ አበባ አስነስቶ ኮረም በሰላም ይገባና አውሮፕላኗን በትልቅ የዛፍ ቅርንጫፎች ሸፋፍኖ ወደ ንጉሠ ነገሥቱ ይሄዳል። ታዲያ እነዚያ ሁሌም ሰማዩን ወረውት የሚውሉት የጣሊያን አውሮፕላኖች በኮረም የንጉሠ ነገሥቱን ጦር ፍለጋ ሲዞሩ በአንድ ሌሊት በቅላና አድጋ እንዲህ በርካታ ለምለም ቅርንጫፎችን ያፈራች ውብ ዛፍ ሲያዩ በጣም በመገረማቸው በተደጋጋሚ እየዞሩ ይችን በአንድ ጨረቃ የተፈጠረች ለምለም ዛፍ ሲመረምሩ ዛፏ ዛፍ ሳትሆን አንድ ትንሽ የግል አውሮፕላን መሆኗን በመረዳታቸው በተደጋጋሚ እየዞሩ የእሳት ቦምብ ጭነታቸውን እያወረዱባት የእሳት ራት አደረጓት። እዚህ ላይ ጣሊያኖች ለኢትዮጵያ መልክዓ ምድር ከማንም በላይ ጠንቅቀው ያውቃሉ። እናም ያቺ በአንድ ጨረቃ በቅላ ያደገች ዛፍ በቀላሉ በእይታቸው ውስጥ መግባቷ እምብዛም ሊያስደንቀን አይገባም። ምስኪኑ ልዑል ከአዲስ አበባ እስከ ኮረም ሁለት ሰዓት ያልሞላ ጊዜ ቢፈጅበትም የመልስ ጉዞ ያደረገው ግን ከሳምንት በላይ ነበር። ለዚያውም እድለኛ ነበር። ከአንድ የንጉሠ ነገሥቱ መኳንንት ከብላቴን ጌታ ኅሩይ ጋር በሰላም በደሴ በኩል አድርጎ ወደ አዲስ አበባ መመለስ ችሏል። እንግሊዞች የንጉሠ ነገሥቱን ጦር ተከትለው ከደሴ ወደ ኮረም ሲዘልቁ ሁሌም አካሄዳቸው ከጦሩ በኋላ ነበር። እነሆ በማይጨው ጦርነት ተሸነፍንና መሸሽ ግዴታ ሲሆን ይኸው የእንግሊዞቹ የቀይ መስቀል ማህበር ቀኝ ኋላ ዙር እንደተባለ የወታደር ሰልፈኛ የሽሽቱ ቀዳሚው እሱ ነበር። ምንም እንኳ ወደ ኋላ ለመመለስ ከንጉሠ ነገሥቱ ፈቃድ ያገኘው ማለዳ ላይ ቢሆንም እነዚያ እርጉም የጣሊያን አውሮፕላኖች ከመጨረሻው ሽሽቱ እንዳያስቀሩት ጉዞ የጀመረው ግን ከመሸ በኋላ ነበር። እንዳልኩት የመልሱን ጉዞ አብረናቸው በመኪና እንድናደርግ ስለፈቀዱልን በመኪና ውስጥ ተቀምጠን ሄድን ይባል ይሆን እንደሆነ እንጂ ጉዞው በጣም ቀርፋፋ ነበር። ጉልበቱ ቢኖረኝ በእግሬ ወይም በፈረስ ብሄድ ይሻለኝ ነበር። ይህም የሆነበት ምክንያት በጣም ቀላልና ግልጽ ነው። ጣሊያኖች የት እንዳሉ ስለማናውቅ መብራት ማብራት አንችልም። እናም ያው ፊት ቀድሞ የሚሄደውን መኪና ከኋላ ዱካውን እየተከተሉ ጭሱን እየጠጡ ተከታትሎ በጣም በዝግታ መጓዝ ግዴታ ነው። ይችን አሁን እንዲህ በጨለማና በጣም በዝግታ የምንጓዝባትን የጥርጊያ መንገድ የጉራጌ ልጆች ሰርተው የጨረሷት ከወር በፊት ሲሆን ርዝመቷም ማለት ከደሴ እስከ ኮረም ወደ 250 ኪሎ ሜትር ገደማ ይሆናል። በዚህ መልኩ ስናዘግም አድረን ሊነጋጋ ግድም ከአንድ አፋፍ ላይ ደረስ። ከዚህ የገደል ጫፍ በታች እታች ቆላ ውስጥ የጨካኞቹ የራያዎችና የአዘቦች መሬት ተዘርግቷል። እንግዲህ ከዚህ የገደል ጫፍ ላይ ወርደን በራያዎች መሬት ላይ ማለፍ ግድ ነው። እታች ቆላ ውስጥ ራያና አዘቦች እንደሚጠብቁን መሬታቸውን ረግጦ ማለፉ ቀላል እንደማይሆን ሁላችንም ብናውቅም አሁን ከዚህ የገደል ጫፍ ላይ ወደ ታች የምንወርድበትን መንገድ ማስዳቱ ላይ አተኮርን። መሐንዲስ መንገዱን ሲቀይስ ምናልባት ለፈረሰኞች ቢበዛ ለቤት መኪኖች አስቦ ሳይሆን አይቀርም እንጂ ይቺ መንገድ ለትላልቅ የጭነት መኪኖች የተሰራች ሆና አልታይ ያለችኝ። መንገዱ በጣም ቀጭን ከመሆኗም በላይ አሁንም አሁንም የሚጠማዘዝ ገደል የሚበዛባት ናት። እናም ምናልባት አንዱ ሹፌር ግማሽ ሜትር ቢሳሳት ከነጫነው ጓዝ ገደል መግባቱ የማይቀር ነው። ይህንኑ በመፍራት ይመስላል እንዲህ አይነት ጠመዝማዛና ቀጫጭን መንገዶች ሲገጥሙን ተሳፋሪዎቹ ወርደን መኪናውን ለሶማሌው ሹፌርና የአርባ ቀን እድሉ የሚሰጥበት አጋጣሚ በጣም ብዙ ነው። የመጀመሪያዋንም የጭነት መኪና በዚህ አይነት ጠመዝማዛና ቀጭን መንገድ ላይ አጣን። እንዳልኩት እንዲህ አይነት ጠመዝማዛና ቀጭን አስቸጋሪ መንገዶች ሲገጥሙን ተሳፋሪዎቹ ወርደው መኪናው ከጫነው ውድ ዕቃ ጋር ለሶማሌ ወይም ለህንድ ሹፌር ይሰጣል። እዚህ ላይ ሹፌርነት ለኢትዮጵያውያን የተከበረ ስራ አይመስልም። ታዲያ ይሄ የሶማሌ ወይም የህንድ ሹፌር ህይወቱን አደጋ ላይ ጥሎ መኪናውን በዚያ የሞት መንገድ ላይ ለማሳለፍ ይሞክራል። ይሄ አሁን ገደል የገባው መኪና ሶማሌ ሹፌር ለምናልባቱ ብሎ በከፈተው በር በጊዜ ባይዘል ኖሮ አጥንቱም አይገኝም ነበር። ጠቅላላ ፕሮግራማችን በዚህ ይጠቃልላል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።
Thank you. ደግሞስፋለሙ ትዋደቁላት ባድዋ መሬት ዘተኔ በሀገሬ ኩሩ ነኝ በገሬ በሀሰት ሆና ለቆማ ጀምሬ የምድሪት ሀገር ነሽ የጀግኖች ምድር አይቶ አይደለች ወይ አስከባሪ ድንበር አይዞሽ ባገሬ አይዞሽ ሸቴ አይዞሽ ማመዬ አይዞሽ አይዞሽ አይዞሽ